ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
በ account ቴ ትኬት ቆርጬ ነበርና refund ለመጠየቅ ነበር።
ምን አልከኝ?
በ account ቴ እሺ ትኬት ቆርጬ ነበርና refund ለመጠየቅ ነበር።
እሺ cashier code የምትለዋን ትነግረኛለህ?
እሺ መቶ አምስት
መቶ አምስት
ዘጠኝ መቶ ሀያ ስድስት ዘጠኝ መቶ ሀያ ስድስት ሀያ
ሀያ አ
እሺ እንትን ነው እሺ odd ክ አስራ ዘጠኝ ነው የሚለው ከሀያ በታች ነው። ከሀያ በላይ ሲሆን ነው ተካፍሎ ከሀያ በላይ ሲሆን ነው የሚመጣልክ።
እህም፣
ለዛ ተመላሽ የለውም ይሄኛው።
እሺ እሺ መልካም ቀን።